ይስጥልን ዋሽንግተን
እንትን MRI ፈልገን ነበረማ እሺ
ለዛሬ ኖረ
አለ ነው brain MRI with anesthesia ነው፣ ግን ከማደንዘዣ ጋር ነው።
okay መድኃኒት ይጠቀማሉ አዎ
እሺ ስምንት ሺ ስድስት መቶ ነው እንደዛ ከሆነ ዋጋ ስምንት ሺህ ስድስት መቶ አዎ
okay እሺ። ያ አሁን ነው የምንፈልገው እኛ
እኮ አዎ መምጣት ትችላላችሁ በራሳችሁ ወይስ አምቡላንስ አይ አምቡላንስ ያስፈልገናል።
እሺ ይቻላል ከየት ነው ከን- ሚኒሊክ
እሺ በዚህ ስልክ ይደውልላችሁ
አዎ በዚህ ስልክ ይደውል። ከነ አምቡላንሱ ስንት ነው?
አንድ ላይ ነው።
አምቡላንስ በነፃ ነው የ MRI ስትነሱ እዛ ነው በቃ ስለዛ with anesthesia ነው፣ ችግር የለውም እ፣ እሱ
with contrast ነው ወይስ non non
okay without contrast ነው አዎ non contrast ነው።
okay non contrast ከሆነ አምስት ሺ ሶስት መቶ ነው ስንት አምስት ሺ ሶስት መቶ አምስት ሺህ ሶስት መቶ
አዎ contrast ሲሆን ደግሞ ሶስት ሺ ሶስት መቶ ይጨምራል አዎ ስምንት ሺ ስድስት መቶ ይሆናል ለዛ ከሆነ
okay በቃ ስለዛ እሺ መሰላችሁ በዚህ ቁጥራችሁን አሁን ይምጣ
እ፣ እስቲ አንድ ልጠይቃቸው ልግባና ነን ኮንትራት ነው ኮንትራት የሚለው እሺ ደውሉ እሺ እሺ